የሚመጡት ነው። እሺ hello hello፣ ጤና ይስጥልኝ። ከአፍሪወርክ ነው ደውለው ነበር አይደል?
አዎ አዎ፣ ደውዬ ነበር።
እሺ ምን እንርዳዎት?
አሁን እስቲ አንቺ ባልሽኝ መንገድ እየሞከርኩኝ ነው። ቴሌግራም
okay። አሁን አውርተን ነበር።
አዎ አዎ፣ አውርተን ነበር። እስቲ እየሞከርኩኝ ነው።
በቃ አይ በሌላ ስልክ ነው ማለት ነው የደወልሽልኝ ቅድም።
አዎ፣ በ- በሌላ
እሺ ይቅርታ፣ ከየት ነው ግን የደወልሽልኝ?
እኔ ከወላይታ ሶዶ ነው የደወልኩልኝ።
ከወላይታ።
አዎ፣ እሺ በቃ register አድርጊና የሚያስቸግርሽ ነገር ካለ ደውዪልኝ። እሺ እሺ፣ እሺ፣ አመሰግናለሁ።
ምንም አይደለሽ። መልካም